ጤና ይስጥልኝ test ማዕከል ባክዎ ልርዳዎት?
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ስትል እኔ እንትን ስለ ትኬት መጠየቅ ፈልጌ ነበር።
ይቻላል አገኛለሁ ከአዲስ አበባ እንትን ወደ ኢስላማባድ ማለት ነው ፓኪስታን እሺ
በ- በየትኛው ሰዓት ይገኛል
ወደ እስላማባድ እም፣ እና ዋጋውስ እስከ ምን ያህል ነው?
እም፣ እሺ check ላድርግሎት እስኪ ወደዛ በረራ ካለ እሺ እሺ እሺ አንድ እያየሁሎት ነው። እሺ እሺ እሺ እሺ እሺ ወደ ኢስላማባድ ግን በረራ የለም። ምናልባት እዛ ፓኪስታን ውስጥ እም፣ እም።
ፓኪስታን
እስከ ነገ እስከ ከነገ ወደ ባለውም አይለም እኮ አይ ካዳንዋሪ የሚል ነው ከተማ ያለው መብረ- የሚበረው በረራ ምን ምን ሚል ከተማ ካዳንዋሪ
ካዳንዋሪ እ
ኦኬ ካዳንዋሪ እሺ ዋጋውስ
እሺ ሌው መሄጃ ብቻ ነው ወይስ ደርሶ መልስ?
መሄጃ ብቻ
አይ no እ፣ እንትን አለዎት የነዋሪ ምን?
ፈቃድ አዎ የፓኪስታን አለ የመኖሪያ ፈቃድ? Okay እሺ check ላድርግ። እም፣ አይ ወደዛም city እንትን የለም በረራ የለም ወደ ፓኪስታን
ዛሬ የለም
አይ ነው ሰሞኑንም የለም። በቃ እንደዚህ በረራ የለም ወደ ፓኪስታን ከዚህ
okay እሺ እስከ ስንት ቀን ባለው ሊኖር ይችላል ለምሳሌ አሁን የሚያሳይ ከ- እኮ አይ ነው የ- የለም ነው ጭራሹን ወደ ፓኪስታን በረራ የለም።
okay እሺ በጣም ነው ወይ አመሰግነው አ ወይ ሌላ አቅራቢያ ያለ ከተማ እንትን ብለው ሀገር ሄዶ ከዛ በሌላ ትራንስፖርት መጠቀም ነው።
ሂንዲያ ሂንዲያ አይቻተው በሂንዲያ በኩል አይቻልም ወደ ፓኪስታን
አ- ባንግላዴሽ አለ ባንግላዴሽ አለ እስኪ ባንግላዴሽ